Hello, hello አቤት ጤና ይስጥልኝ
አብራ ይስጥልን ሰላም ነው እግዚአብሔር ይመስገን ምን ልታዘዝ የቴሌ ቲኬት መሰለኝ
የቴ- አዎ፣ የቴሌዊን ትኬት ማለት የ- የድ- የቴሌዊን የእድል ጨዋታ መጫወቻ ማለት ነው።
አጫወቱ ግራ ስለገባኝ ምናልባት ኮከብ ሳልሰማ- ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ፣
ከዛ ሰባት ቁጥር ተጭነው አማርኛ ያርጉት።
ከዛ ሶስት ቁጥር ላይ ለመጫወት የሚል አለ።
ከዛ
ጥያቄና መልስና እድሎን ይሞክሩ የሚል ይመጣልዎታል።
እድልዎን ይሞክሩ ማለት ምንድን ነው?
እድሉን ይሞክሩ ማለት የእድል ጨዋታ ነው። በትኬቱ እድሎን ይሞክራሉ።
እህ፣ እንደዛ ነው አይደል?
መጫወቻ ማለት ነው። ትኬት ማለት መጫወቻ ነው። coin ደግሞ ጥያቄና መልስ መመለሻ ማለት ነው።
እሺ፣ በቃ
እሺ፣ መልካም ጊዜ።
ጥቅሙስ ምንድን ነው?
ጥቅሙ ሲያሸንፉ ሽልማት አለ። ሞባይል፣ ላፕቶፕ አምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ይሸልማል።
እሺ፣ በቃ
እሺ፣
እናመሰግናለን።
አሜን። እሺ